Hello Hello ያችን ይሰማዎታል?
ይሰማኛል።
ምን አይነት የጉዞ መረጃ ወጥቶት?
አዎ፣ ቪ- ወደ ውጭ ፈልጌ ነበር ቪዛ ለሳውዲ እንዴት ነው እንትን ባ- የምትሄድ ነው?
ወደ ሳውዲ።
አዎ፣ እሺ፣ በምንድን ነው መሄድ የፈለጉት ሳውዲ?
በሹፌር ነው።
እሺ፣ በስራ ነው።
አዎ፣ ለስራ ማለት ነው።
እሺ፣ website ኦችን እሰጥዎታለሁ። እዛ ላይ ሰው አፕላይ ማድረግ ይችላሉ። ደንበኛችን
ኦኬ፣ በዌብሳይት ላይ ነው።
አዎ አዎ